ጤና ይስጥልኝ። ከአሪፍ ፔ ነው የምንደውልልዎት። ይሰማዎታል ደንበኛችን?
ምንድን ነው?
ይሰማዎታል?
hello፣ አሁን ይሰማል?
አሁን ይሰማል። አዎ፣ አዎ፣ በቃ ከአሪፍ ፔ ነው የደወልንልዎት።
አዎ፣ አዎ። ቁጥሩ ደረስ
እሺ፣ ቁጥሩን እ, ይዘነዋል። እርሱ ስሞትን ይንገ- ይንገሩ።
ዚያድ፣ ቴሌብር ዚያድ።
ላይ የተመዘገበበትን ዚያድ ዚያድ።
ዚያድ።
አዎ፣ እሺ ደንበኛችን፣ የእኛን የቴሌግራም ቁጥር እንስጦትና screenshot ይላኩልን ከቴሌብር የደርሶትን text message።
እሺ። screenshot አድርጌላችሁልሽ እንትን ላይ አዎ ቁጥራችን እሺ፣ እንስጦት የቴሌግራሙን።
እሺ፣ እሺ።
እሺ የያዙት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት አምስት እሺ፣ በዚህ ሲልኩ ላክልሽ።
ስምና ስልክ ቁጥሮትንም ከታች ያስቀምጡልን። አዎ እሺ።
እሺ ሌላ ምረዳውት ነገር አለ?
አይ በቃ አመሰግናለሁ።
እሺ ስለ ደውል እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።
እሺ።